hello hello ጤና ይስጥልኝ።
አብሮ ይስጥልን።
ከ ChipChip ነበር የምንደውልሎት።
እሺ ምን ነበረ?
እንኳን order አድርገው አልመጣሎትም ነበር።
አዎ እስካሁን ጠበቅኩ ወጣው። ከዛ እሺ ነገ እንልክሎታለን። ይቅርታ በጣም ነገ የት እንላክሎት location?
እዛው ላይ አለልሽ group ኡ ላይ ወሎ ሰፈር አምባሰል ህንጻ ብዬ ሞልቼ ነበር።
ወሎ ሰፈር።
ስልክም ስንደውል አታነሱ።
አዎ ይቅርታ በጣም ትንሽ ብዬ ስለሆነ ነው። ነገ እንልክሎታለን።
እሺ መልካም እሺ ችፕችፕን ስለተጠቀሙ እናመሰግናለን። መልካም ምሽት።
መልካም